ጤና ይስጥልኝ ደምሴ hello አቤት ሰላም ጤና ይስጥልኝ
አብሮ ይስጥልን አስተያየት ልናገር ፈልጌ ነበረ እሺ ይቻላል
ሰሞኑን የተለቀቀ እንትን አለ
ምን
ዶንኪቲዩብ ላይ ማለት add አድርጉ ይሸለሙ ማለት ነው
add አድርጉ ይሸለሙ የኛ አይደለም ቴሌግራም ላይ ነው አዎ
በቴሌግራም ላይ የኛ ቻናል አይደለም በእኛ ስም የተከፈተ fake account ነው ከዚህ በፊትም አሳውቀን ነበር
አይደል አይ አላወቅኩም ግን የተሸለምኩት ሽልማቱን ብሩን ቁጥሩን እያሳየኝ እኔ ያን ብር መጠቀም አልቻልኩም ማውጣት አልቻልኩም ግን ያንን ለመጠየቅ ብቻ ፈልጌ ነበር የደወልኩት
እንደነገርኩት የእኛ ቻናል አይደለም
እሺ በቃ ይቅርታ እሺ እናመሰግናለን እሺ